ሄሎ
ሄሎ ጤናችን አብሮ ይስጥልን። ቴሌቪዥን ምን ልርዳዎት?
ስለ ቴሌቪዥን አሁን ጥያቄ አለ አይደለ?
አዎ
ስንት ጥያቄ ከመለስክ ነው ወደ ሽልማቶች የምትሆን?
አስር አስሩንም በተከታታይ ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ የሚል አለ።
እ እሱን ነው የሚጫወቱት። አስሩንም በተከታታይ መመለስ አለበት። ለአንድ ጥያቄ አስራ አምስት ሰከንድ ነው የሚሰጠው።
አስራ አምስት ሰከንድ አዎ
እሺ እሺ